ሄሎ ሄሎ ሰላም ጤና ይስጥልን አብዱልአዚዝ
አብዱልአዚዝ እሺ ከ We Plus ነበር የምደውለው የእኛን application አውርደህ ነበር አዎ እሺ ለአሽከርካሪነት ነው ለተጠቃሚነት
ለተጠቃሚነት እሺ አንተ ያወረድከው አሽከርካሪዎችና አገልግሎት ሰጪዎች የሚመዘገቡትን button ስለሆነ ብዙም ግልጽ የሆነ ነገር ማግኘት አልቻልክም
እሺ አ እና We Plus Solution User የምትለዋ ለተጠቃሚዎቻችን በግልጽ ምን ምን አገልግሎቶች እንደያዝን የታክሲ አገልግሎት አሸናፊ ስለሚያደርገው referral code ም ሰምተሃል መሰለኝ አዎ አዎ እሱንም እዛው ላይ profile ላይ invite friend እያደረግክ የውድድሩ አሸናፊ መሆን ትችላለህ እንደ ተጠቃሚ ምን ምን አለ የሚለውን ማየት ትችላለህ ማለት ነው እሺ We Plus ምን የሚል ነው ያልሽኝ?
We Plus ሶሉሽን User ሶሉሽን ዩዘር አዎ ዩዘር እሺ አመሰግናለሁ መልካም የስራ ቀን ይሁንልህ